ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። ፊሊንግ ስቶን ነው፣ ምን ልርዳዎት?
ፍሪዝን ስቶንስ ነው።
አዎ፣ ምን ልርዳዎት?
አ- አክሲዮን ስንት ነበረ?
እ፣ አክሲዮን ከሀያ ሺህ ብር ጀምሮ እስከ ሁለት ሚሊዮን ብር ድረስ አለን። አሁን ምዝገባ ላይ ነው ያለ ነው። ስሞትና ስልኮትን ይዛለሁ፣ እደውልልዎታለሁ። ሐምሌ አንድ ላይ ስንጀምር ማለት ነው።
በቃ እሺ።
ስሞትም አልበል ኤፍሬም ኤፍሬም፣ ይሄ እርሶ ስልክ ነው አይደል?
እ? አዎ፣ እሺ፣ ምን ላይ ነበር ማስታወቂያችንን ያዩት?
ቲቪ ላይ።
እሺ፣ እንደውልልዎታለን። እናመሰግናለን።
እሺ፣ እሺ፣ እሺ።